ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ጤና ይስጥልኝ። መንግስት አዘዝ ሄደዊ
ምን ነበረ ይሄ የቲኬት ምናምን ጥያቄ ምናምን የሚለው ነገር?
አዎ፣ ትኬት ማለት ለትኬት መሞከሪያ ነው። coin ደግሞ ጥያቄና መልስ መመለሻ ነው። የቴሌቪ እ እ እ?
ትኬት ማለት እድሎትን መሞከሪያ ነው።
እኮ እንዴት ነው እንትን የሚባለው?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ።
ኮከብ ስ- ዘ- ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
እሺ ከዛ ሰባት ቁጥር ይጫኑና ቋንቋውን አማርኛ ያደርጋሉ።
እሺ ሶስት ቁጥር ላይ ለመስጠት የሚለውን ሲነኩ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
ሶስት ቁጥር ላይ አዎ እሺ በቃ በዛ እንትን ይላል።
አዎ፣ ጥያቄና መልስ በ coin የእድል ጨዋታ በትኬት ነው የሚጠቀሙት።
አየ
አንድ ቁጥር ላይ subscribe ሲያደርጉ ሁለት አይነት ፓኬጅ አለ። ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ይወስድና ትኬት በየቀኑ ይሰጡታል።
አሃ በቃ- ወ- ወ- የቀኑ ነው ስንት?
ዕለታዊ ነው ሁለት ብር ነው። ከዛ ሁለት ትኬት ያስገባሉታል በየቀኑ ማለት ነው።
አሃ እሺ እሺ በቃኝ ነው። አ ኮከብ ዘጠኝ ሰማንያ አምስት አ?
አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል።
በቃ እሺ እሺ ማ እሺ፣ መልካም ጊዜ ይወልካል።
አሜን።